የራሱ
ሄሎ ሰላም ጤና ይስጥልን። አለም ነዎት? ከጅብጅብ ነበር የምንደውለው።
እሺ ይቅርታ ያልተቀበሉ product አለ ዛሬ ያልመጣልዎት?
ዛሬ አዎ አልመጣልኝም።
ምን ምን ሽንኩርት product?
ይመጣል ተ- ሽንኩርት ነው?
ሽንኩርት ይመጣል ተብሎ ነበረ ቀረው ሽንኩርት ነው።
እ- እሺ የት አካባቢ ነው የሚመጣሉት?
አልመጣልኝም ዛሬ እኮ ነገ እናመጣሉት። በሬት አካባቢ እናምጣሉት።
ካኒሳ
መካኒሳ
አዎ እሺ ነገ ይመጣሉታል። እሺ መልካም ምሽት።
ነገ ይመጣል እሺ አዎ ይመጣሉታል ነገ። እሺ